ቤት ሰራ ነኝ እባክዎን ልርዳዎ?
ትኬት ለማረጋገጥ ነበር። ትኬት
ይቻላል። ከኮድ ጋር እሺ። hello
አቤት ይሰማል እመያች?
ይሰማል።
እሺ cashier code ንገረኝ ብዬ ነበረ።
አስራ ሶስት አስራ ሶስት ሀምሳ ስድስት አስራ ስድስት ሰላሳ ሶስት አስራ አራት ሰላሳ ሶስት አስራ አራት አስራ አራት እሺ ሉዝ ትኬት ነው። እሺ ማለት የውድቅ የሆነ ትኬት ነው።
ስንት ስንት የወደቀ ትኬት ነው። አንድ ሁለት ሶስት አራት አምስት ስድስት ሰባት ሰባት ጨዋታ ወጥቶብሃል።
እሺ እሺ እሺ ስለደወልክ እናመሰግናለን። መልካም ቀን ይሁንልህ። ደንበኛችን አዎ